ቤት ልዶ
ሄለው ሰላም ጤና ይስጥልን። ቤት ቤት
አሁን እንዳጋጣሚ በእርሷ ተጫውቼ ምን አልከኝ?
በእርሷ ተጫውቼ እና ዊዝዶ አላርግ ነበረ። ሄለው እሺ እሺ፣ እየሰማሁህ ነው።
ዊዝዶ አርጌ ነበርና ወደ ንግድ ባንክ ነበር የላኩ። ብሩ አሁን ዘገየልኝ። ሰው ይቆያል
ፕሮሰስ ላይ ነው የሚልክ ወይስ ኮንፌርም አድርጎኝ ነው የሚልክ?
No አንድ ሺህ ምናምን አንድ ሺህ ስምንት መቶ ብር ዊዝዶ አርጌ ቀንሶታል።
confirm ላይ ነው የሚልክ success ብሏል።
account ህ ላይ ወይስ processing ነው የሚልክ? ይሄ ነው አይ።
ቤት ቤት ስልክህ?
አይደለም ልንገርሽ አዎ።
ዜሮ ዘጠኝ ሰላሳ ሁለት እሺ ዘጠና ሁለት እሺ፣ ዘጠና ዘጠኝ አርባ አምስት
ሺ ሰባት መቶ ብር ነው ያልከኝ?
አዎ እሺ፣ process ላይ ስለሆነ ነው። እሺ፣ ለቻፓ ታውቅልሃለሁ፣ አሁን ይገባልሃል።
okay እሺ እሺ ተደወልን። እናመሰግናለን። መልካም ምሽት።
እሺ እሺ መልካም ቀን።